ይስጥልን።
አብሮ ይስጥልን። ሰላም ነው እናት?
እግዚአብሔር ይመስገን። ዶንኪ ቲዩብ ነው አለው ተመስግቤ ነበረ እና ቴክስት ስድስት ሰዓት ደርሶ የነበር ግን በስራ አጋጣሚ ስላልተመቸኝ አሁን እየመጣሁ ነው እና እደርሳለሁ ወይ ል ነበር ልልሽ ነበር። እ?
አዎ ትደርሻለሽ። ነይ ነይ እሺ ትደርሻለሽ።
ቲኤምሲ ቲኤምሲ አይደለ ቴክስት የተደረገበት ቦታ ነው አይደል?
አዎ CMC ቤተክርስቲያን ዋላ አይደለ? ይሄ ቤተክርስቲያን እሺ ሚካኤል ቤተክርስቲያን ጋር
አዎ ጋ- እሱ ጋር አልፈሽ ከየት ነው የምትመጪው አንቺ?
እኔ ከቤተል ነው የምመጣው ወይ ከመገናኛ ከ side ነው የምትመጪው ወይስ አዎ አዎ ከመገናኛ side hello hello hello ሄሎ